Hello.
Can you investigate? Hello
እንትን የመቶ ብር deposit ተደረገ። ከዛ በኋላ እስካሁን አልገባችው።
እሺ በቴሌግራም በቴሌግራም ትልካሉ
ማን ነው የሚለው ቴሌግራም ላይ የእርሶ ስም?
እ የእርሶ ስም ማን ነው የሚለው ቴሌግራም ላይ?
ሙክታር ሙክታር አህመድ አቢብ
እሺ እሺ። መስመር ላይ ጠብቁኝ። እሺ ቼክ ላድርገው አንዴ።
እ መስመር ላይ ጠብቁኝ አንድ ጊዜ ቼክ ላድርገው። ልፈልገው እሺ ቴሌግራም እሺ እሺ እሺ Oldu şey bir bir mesela bir sanki ekran. Onu dördüncü. Bunu gibi ay mı? Yar bana ya da kay. Ben de lanse.
ሙክታር አህመድ ነው የሚለው
Doktor Ahmet Habib.
እም። አዎ ከኔ ጋር እያወሩ ነበር እንደውም ቴሌግራም ላይ ማለት ነው። ከኔ ጋር ነበር ያወሩት። ሄሎ ሄሎ። አዎ ከኔ ጋር ነበር የተጫወቱት እና እርሶ የላኩልን ሄሎ
Aa İstemal.
አዎ እርሶ የላኩልን ቴክስት ከሳምቲም ፔ ነው የተላከው እ ተረዱኝ። እርሶ ስክሪንሻት አድርገው Samsung gün.
አዎ Samsung.
ከ- ከሳምቲም ፔ ልከውልናል አይደለ?
Aa Samsung.
ሄሎ
Aa İstemal.
እኛ የፈለግነው
Hı.
መቶ ብሩን ዲፖዚት ሲያደርጉ ከምንድን ነው ከቴሌ ብር ነው ከንግድ ከሲቢ ብር ነው አይደል?
ዲቦስ ዲቦስ የተደረጉት አዎ ከስ- ከሲቢ ብር የተላከሉትን ቴክስት
መጀመሪያ ከዚህ ቢብር ከዚህ ቢብር አው አው አዎ ለሳምቲም ፔይ መቶ ብር አ- ከፍሏ- ከፍሏል አዎ።
የሚል text ከሲቢኢ ብር የተላከ text አ- ማለት ነው። ያንን screenshot አድርገው ይላኩልን። ለእኛ የሚያስፈልገን እሱ text ነው። እሺ ሪፖርት ለማድረግ
አ
hello
ኧረ ይሰማል ነው ይሄ deposit የተደረገው ይሄ ይሄ ማ- ይሄ እኔ የትልካ message ይሄ ናቸው
አ- እኮ እርሶ የላኩን ከሳንቲም ፔይ የተላከ ነው። እኛ የፈለግነው ከሲቢኢ ብር ለሳንቲም ፔይ አ።
መቶ ብር ከፍለዋል ግብይት እሺ።
ፈጽመዋል የሚል text ከሲቢኢ ብር የተላከ text screenshot አ።
አድርገው ይላኩልን።
ሁለቱ አለ ሁለቱ ሁለቱ message ነው ልካለሁ ሁለቱ
እርሶ ከሳንቲም ፔይ ነው የላኩልን እርሶ
ኧረ እኔ- እኔ-